hello ጤና ይስጥልን ቤት ቤት hello
ሄሎ ጤና ይስጥልን ቤት ቤት
ኧረ እባካችሁ ብሬ መልሱልኝ ተው ምን ነበር ይቅርታ
ኧረ ቻፓ ላይ እንትን deposit ነው?
ደውለ አዎ እኮ አሳውቀናል እኮ የእንትን ነው የቻፓን case deposit እንዳለ አሳውቀናል። እስኪ መልሱልን እየጠበቅን ነው። system እያስተካከሉ ነው እያስተካከልን ነው ብለዋሉ።
እም፣ እኔ ለዛ ደግሞ ምን- ነው።
የምንበላው አንሷችሁ ነው ወይ ብዬ እኮ ነው አይ አይደለም፣ አንዳንዴ እንደዚህ system deposit ቶሎ አይደል የሚገባላችሁ? አንዳንዴ እኮ እንደዚህ system ሲበላሽ እኮ ነው እንጂ እኮ ቶሎ እሺ።
አይደል የሚገባ። እኛ ደግሞ አ- አሳውቀናል። message ኣችሁን ለቻፓ እየላክን አሳውቀናል።
አዎ ያው ስልካቸው እነሱ- አይሰራም የቻፓው ልክ ነህ። በጣም ብዙ text ነው ያው እኛ ራሱ ብዙ text ነው የምንመልሰው፣ ስልክም እየተደወለ ነው። እኛም ደግሞ ለእነሱ ነው የምንልክላቸው የእናንተን።
አዎ ለዛ አይ ነው በቃሽ እያስተናገዱ ያለው ነው እንጂ ይገባል። እሺ ይቅርታ።
ችግር የለውም እሱማ ግን ያል- ያለኝን chance ልሞክርበት ነበር እሺ እ?
አይ chance ኤ ልሞክርበት ነበር ልክ ነህ።
እስካሁን ገባኝ ሳይገባ እኮ።
ብዬ አዎ አዎ፣ ልክ ነህ።
አዎ፣ ያስጠሳል ደግሞ ይስተካከላል።
በለ አዎ አዎ፣ ልክ ነህ። እሺ ይቅርታ።
እሺ በቃ እሺ እናመሰግናለን።